ሄሎ
ልስፖርት ነው የምልርዳ
አሁን ያናገርኩሽ ልጅ ነኝ። ቴሌግራም ላይ ልኬዋለሁ።
እሺ እዛው ላይ ጠብቆ ሲተካከል አውት ጎይንግ ኮል ምናምን የሚለው ነው ያለ እንትን አም- አራት አራት ምናምን እንትን ነው የላኩት።
አልበል ስሞትን
ስሜ የኔ ታሪኩ።
የቴሌግራም ታሬ የሚለው ነው አዎ
የላኩት deposit ብቻ ነው። withdraw የሚለውን ከላይ የቅርንጫፍ ዝውውር የሚለውን የባንክ ዝውውር ያልኩት
የባንክ ዝውውር የሚል ደግሞ አለ።
እዛው ላይ ያ- የላኩት ላይ የቅርንጫፍ እ።
ዝውውር ምትል አለች አይደለ? በጥቁር እ, እንትን
እኔ እንጃ ማቆሽ በደንብ ላይ እስቲ እሱን የባንክ ዝውውር አድርገው withdraw ያደረጉበት ነው የሚልኩልን።
withdraw የሚል አለ።
አዎ እሺ ቆይሽ ለይወስሽ